ሄሎ ኤፍሬም ወይ
hardware ID አላስገባህም
አዎ ባይ ውሻ ብቻ ስለሆነ አያስፈልግም ብዬ እኮ ነው። እንደዛም ይሰራል።
አይ hardware ID ከላይ ጂአር አይደለ የምታጫውተው? አዎ ከላይ hardware ID ምትል የለችም? ከላይ የሆነች box አለች አይደል? ከላይ ባዶ ናት።
አዎ።
አይተሃታል?
አዎ እሷ ጋር ማስገባት አለብህ። እሺ hardware ID የ shop ኡን ማስገባት አለብህ።
okay። አይ መጀመሪያ ስለሚሰራልኝ ነበር እንደዛ።
አይ ለዛ ነው እምቢ ያለህ። ወይ መጀመሪያ save ሆኖ ይሆናል። እሺ ለዛ ነው።
ማለት ነው።
እሺ